ሄሎ Hello፣
አቤት።
ሰላም ከአፍሪወርክ ነው የምንደውለው። ደውለውልን ነበረ።
አው ስራ ፍለጋ ደውለን ነበረ።
እሺ፣ እሺ። ቴሌግራም ላይ register አድርገዋል እንዴ? አፍሪወርክ ላይ ቴሌግራም አልጠቀምማ።
ቴሌግራም ማስታወቂያውን አይተን ደውሉልን ሲባል ደወልን።
Okay። ቴሌግራም ላይ ነው apply ማድረግ የሚችሉት። ለዛ ነው ቴሌግራም መጠቀም አይችሉም።
እሺ በቃ ቴሌግራም ከፍታለሁ።
በቃ ቴሌግራም ይክፈቱና እ, ቀጥታ ወደ እኔ ደውሉልኝ። እሺ፣ እሺ እሺ።
ቴሌግራም ተቀመጥ። በቃ ቴሌግራም ላይ